የሚያስቀጥልን ዋሽንግተን የሕክምና ማዕከል። hello፣
አቤት ጤና ይስጥልን።
ሰላም አብሮ ይስጥልን።
አማን ናችሁ?
አለን አለ አልሐምዱሊላህ። እንዴት ነው ዛሬ system ኡ ተለቀቀ ይሁን የ medical ገና አልተለቀቀም።
አይደል?
አዎ
ለምን አል ይቆያል? ግን እ፣ እሱን ግልጽ የሆነ መረጃ የለንም፣ ግን ብዙ ደውለው check ያደርጉት።
አይደል?
አዎ
okay okay። እሺ መራበሽ ያ ደውለን እንጠይቅ አይደል?
እሺ፣ ትችላለህ።
እሺ እሺ መራበሽ